виростуть. ለእኛ ለምነሽ ለእኛ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ። ማ ከችፕችፕ ነበር የምደውልልዎት።
እሺ።
order ነበሩት አይደል? ቲማቲም አዎ፣ አምስት ኪሎ።
አዎ፣ አዎ።
እሺ፣ ይቅርታ በጣም ነገ መረከብ ይችላሉ?
አዎ፣ ችግር ነገ የለውም እንላክልዎ?
አይከብኝ እንጂ። እሺ፣ እሺ።
አይቀርም። ይቅርታ በጣም ጎፋ ገብርኤል ነው አይደለ? location።
ጎፋ ገብርኤል። አዎ፣ አዎ።
እሺ፣ ነገ እንልክልዎታለን።
እሺ፣ እሺ፣ እናመሰግናለን። መልካም ችግር የለውም።
ቀን።
አሜን። እሺ፣ እሺ።